hello
hello ጤና ይስጥልኝ እሺ፣ ጤና ይስጥልኝ። ኢትዮ ሌጋል ሺልድ ጥብቅና ድርጅት ነው የደወሉት።
እ ኢትዮ ሌጋል ሺልድ ጥብቅና ድርጅት ነው የደወሉት። ቤዛ አዎ እናቴ ልርዳዎት?
እ፣ የ- በሰራተኛና በአሰሪ ጉዳይ ነበረ።
እሺ፣ ስምዎትን ከዚህ በፊት ከመጀመሪያችን በፊት ንገሩኝ። ስም እሺ መሰረት ስለሺ መሰረት ስለሺ ስለሺ። እሺ፣ አዎ።
አድራሻ የት?
አድራሻ ክፍለ ከተማ ነው።
እም፣ አዎ ማለት ኬት ሀገር ነው የደወሉት? ኬት ቦሌ።
ማለት ከዚሁ አዲስ አበባ ነው። እሺ፣ ጉዳዩ አሰሪና ሰራተኛ።
አሰሪና ሰራተኛ
እሺ